Hello ጤና ይስጥልኝ።
Hello hello Hello hello ጤና ይስጥልኝ።
ባጃጅ Hello፣ ፈልጌ ይሰማል?
ነበር። አይሰማ አይሰማ።
እሺ ባጃጅ አሉ። የትኛውን የፈለግከው? ሶስት ሰው የሚጭ ነው እና ስድስት ሰው የሚጭ ነው ነው ያሉት። የትኛውን ሶስት ሰው የፈለግከው?
የሚጭን አይ ሶስት ሰው የሚጭን ነው የፈለኩት።
Okay፣ እሺ። የ- ከየት አካባቢ ነው የምትደውልልኝ?
ሁሩታ ሁሩታ
Hello ይሰማል?
አዎ Okay፣ ሁሩታ ሁሩታ ወደ አሰላ ነው አይደል?
አዎ ወደ ወደ አሰላ።
አሰላ አዎ
Okay፣ እሺ። አንዴ አንዴ መስመር ላይ ጠብቀኝ። እሺ፣ አንዴ
እሺ እሺ
Hello ይሰማል?
አይሰማ Hello አይሰማ አለ አይሰማ እ፣ አይሰማ።
ይቅርታ
እሺ እ፣ አዳማ branch ስላለን ማለት ነው።
እ የአዳማን ቁጥር ልስጥ። አዳማ branch አለን እና
እሺ ቆይ ዋጋውን Hello እ፣ ይሰማል?
ዋጋውን ማወቅ እችላለሁ?
ዋጋው እንዴት መሰለክ? ዋጋው ትችላለህ። እኮ ለእሱ ደውልለት እና ይነግርሃል። ለምን እኛ እ፣ ጅምላ ከፋፋይ ነው።
እሺ ለዛ ነው እሺ። Head office ነው ይሄ እና እነሱ እ፣ በጅምላ ስለሚወስዱ ከኛ ለዛ ነው እና እሱ ዋጋውን ይነግራል። እነሱ የሚሸጡበትን ዋጋ ይነግራል።
እሺ ጥሩ ልላክልህና በ- በ text ልላክልህ በዚህ ቁጥር አዎ ላክልኝ